ጤና ይስጥልኝ። ሆፒ ሌመንት ስኑድ ነው የምልርዳውት ሄሎ
ሄሎ
አቤት
አይ ቢሆን ሙዚቃ ማድመጥ የሚለውም አገልግሎት አውቋል። ከሀያ አራት ሰዓት ወዲያ አሁንም መዝገብ ፈልጌ ነበረ።
ዛሬ ሰላሳ ደቂቃ ተጠቅመዋል።
ይህ
ዛሬ ለሰላሳ ደቂቃ ተጠቅመው ነበር።
አላልተጠቀሙም።
በቃ ዛሬ ሰላሳ ደቂቃ ካልተጠቀሙ የሙዚቃ አገልግሎት የሚለው ላይ እንትን ሲሆኑ ሱሪ ቆርታል። ዛሬ ለሰላሳ ደቂቃ የሙዚቃ አገልግሎት መቀም ይችላሉ። የሬዲዮንም እዛው በተመሳሳይ አንድ ቁጥር የሚለውን በመጫን ሶስት ብር ይቆርጡቦታል። ለዛሬ ለሰላሳ ደቂቃ አምስቱን የሬዲዮ አማራጮች መጠቀም ይችላሉ።